ማታ መቶ አስራ አራት ብር አየር ላይ ይዞብኝ ነበረ
እሺ
እና ቴሌግራም ላይ screenshot አድርግ እና ላክ ብላችሁ ልክ ያለው እሺ
እና እዩና እንትን አስተካክልኛል።
አሁን የላኩት ደንበኛችን አዎ
ማን በሚል ስም ነው?
እ ስም user name
username username የለውም። username ነው አሚር ነው።
ሰባ ሶስት ቤት ቁጥር ነው ደንበኛችን።
አይደለም ሀያ ሶስት ቤት
እሺ ደንበኛችን ሙሉ ስሞት ሀያ ሶስት ቤት ቁጥር መጨረሻ ስልሳ ሶስት
አዎ አሚር ሸምሱ ጀማል
እሺ ደንበኛችን screenshot ኦች ደርሶናል። በተስተካከለ ሰዓት ደውለን የምናሳውቅዎት ይሆናል።
እሺ እሺ መልካም ቀን ይሆናል።
እሺ